ቤት ቤት የምልህ ዳዋ
አንድ ማታ የሆነ ብር pending ሆነብኝ በእናትሽ።
እሺ፣ አንዴ ጠብቀኝ።
እሺ።
ጤና ይስጥልን ቤስት ቤት።
ማታ የሆነ ብር pending ሆነብኝ በእናትሽ።
እሺ የቤስት ቤት ቁጥርን ንገረኝ።
ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት አስራ ዘጠኝ አስራ ዘጠኝ
አርባ ስድስት አርባ ስድስት ሰላሳ ሶስት ሰላሳ ሶስት እሺ ስንት ብር ነው?
ሶስት መቶ
እሺ
ብር ያለ ብር ላይ
ወደ ቴሌ ብር ነው።
አዎ ስንት ብር ነው?
ሶስት መቶ ብር
ሄሎ
ሄሎ
እ process ላይ ነው ያለ። ወደ ቤስት ቤት account ተመልሷል። እሺ ድጋሚ ወጪ ይዘዘው
እሺ ድጋሚ ላውጣው እ
ድጋሚ ላውጣው
አዎ እ ድጋሚ ያውጣው።
እሺ
እሺ